hello hello ከቢስት ቤት ነው የምደውልልህ። አሁን እ?
አሁን ደውለልኝ ነበር ማሞ አ አስፋው።
አ አ እሺ እሺ ማሞ አስፋው የቴሌቪዥን አዎ።
ቁጥር ዜሮ ዘጠኝ አስራ ሶስት ዜሮ ስምንት ዘጠና አራት ዘጠና እሺ ላረጋግጥ ብዬ ነው የቴሌብር ቁጥርህን።
አይ
ሁሉንም በዚህ ነው ያደረግከው። የቴሌብሩ ማሞ አስፋው እ?
በሚለው ማሞ አስፋው በሚለው በዚህ ነው ያደረግከው ሁሉንም።
አዎ አዎ እሺ በቃ ያው እያደረግኩልህ ነው። አንድ ሁለት ደቂቃ ጠብቀውና ይገባል። እሺ